ሄሎ ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ሄሎ ሄሎ
አቤት፣ አይሰማም ይሰማል።
ይሰማል ፍልፍ ይሰማል።
ይሰማል እሺ።
ፍልፍ አዎ፣ እሺ፣ አመሰግናለሁ። አዎ፣ እስቲ ሪፖርት ተገኘ። አሁን ወደ ይሰማኛል።
ፍልስቶን ሆምስ ነው።
እሺ፣ አመሰግናለሁ ብያለሁ። ልክ ነህ።
እሺ ሄሎ ቤት ነው ወይ
አክሲዮን ቤት ነው ሲሆን ነው የፈለጉት አክሲዮን ነው ሲሆን ነው የፈለጉት አይደል? ቤት ነው አዎ፣ የፈለጉት።
አክሲዮን እሺ፣ አክሲዮን ለን ከሀያ ሺህ ሀያ ሺህ
እ? ይቆ- የአንተ ስልክ ነው የሚቆራረጠው፣ የእኔ ሳይሆን የአንተ ይቆራረጣል።
እ፣ ሄሎ ሄሎ አቤት፣ ይ- ይሰማል፣ ግን የአንተ ይቆራረጣል በመሀል።
ሄሎ ሄሎ
አይሰማም